ለማወቅ ከግብፁ ባርነት ነፃ ወጣን አንተን በማወቅ ፍጹም ተለወጠ ሕይወታችን አንተን በማወቅ ሰላምህ እንደ ወንዝ በሶልናል አንተን በማወቅ ከድካም ባንተ ኃይል በርትተናል። አምላኩን የሚያውቅ ሕዝብ ይበረታል ተብሎ የተጻፈው ተፈጽሟል። የሕይወታችን ንጉሥ ኢየሱስ ሆነ በብርሃን ብርሃን እያሳየ አንተን በማወቅ ከግብፁ ባርነት ነፃ ወጣን አንተን በማወቅ ፍጹም ተለወጠ ሕይወታችን አንተን በማወቅ ሰላምህ እንደ ወንዝ በሶልናል አንተን በማወቅ ከድካም ባንተ ኃይል በርትተናል። የሕይወታችን ራስ መኖሪያችን መሸሸጊያ ዋሻ አለኝታችን ካንተ ሌላ አምላክ አናመልክ ክብርንም ላማልክት አንሰጥ አንተን በማወቅ ከግብፁ ባርነት ነፃ ወጣን አንተን በማወቅ ፍጹም ተለወጠ ሕይወታችን አንተን በማወቅ ሰላምህ እንደ ወንዝ በሶልናል አንተን በማወቅ ከድካም ባንተ ኃይል በርትተናል። እውነት ኢየሱስ ብቻ መሆንህ በታላቁ ስምህ ማዳንህ ለልባችን አይኖች ተገልጠሃል። የመጥራትን ተስፋ አውቀነዋል። አንተን በማወቅ ከግብፁ ባርነት ነፃ ወጣን። አንተን በማወቅ ፍጹም ተለወጠ ሕይወታችን አንተን በማወቅ ሰላምህ እንደ ወንዝ በሶልናል አንተን በማወቅ ከድካም ባንተ ኃይል በርትተናል።